Hello Hello ሰላም
ሰላም ነው?
አለው ከቤት ቤት ነበር የምደውለው።
እሺ እሺ፣ ሰላም ነው ማ ሰላም ነው አለ እግዚአብሔር አለን። እንትን ምን ነበረ የሆነብህ?
እ፣ ትናንት እኔ ብዙ ሰዓት ማለት በጣም ብዙ ጊዜ ይጫወታለሁ እና እም፣ ትናንት እ፣ ባለፈው እንደዚህ ሆኖ ተመልሶልኛል። አሁንም ማታ ላይ ወደ አራት ሰዓት አካባቢ እየተጫወትኩ እሺ እ፣ አ- አንዱን auto cashout አረኩት፣ አንዱን ደግሞ ሁለት ላይ auto cashout አረኩት፣ አንዱን ደግሞ ሶስት ላይ አወጣዋለሁ ብዬ ከዛ auto cashout ኡ auto cashout አውጥቷል፣ ግን አልመዘገበም ብሩም ማለት ነው። እንደገና ያኛውንም ሶስት ላይ ሲያወጣው አልመዘገበልኝም። ከዛ መ- ይመልሳሉ ብዬ ዝም ብዬ ባለው ብር እንደገና በስም- በአራት መቶ ጫዎች ስምንት መቶ እሱም ቀረ። ከዛ እናንተ ጋር ለማንኛውም ብዬ screenshot አድርጌ ያስቀመጥኩና እንደገና deposit አድርጌ መጫወት ጀመርኩ።
እ፣ ከዛ ብዙ የትኛው አልገባለኝ።
እ፣ round ኡ የትኛው እንደሆነ ታውቀዋለህ?
screenshot አድርጌ ልኬልሽ ነበረ።
አዎ እነዚህ አሁን ብዙ ናቸው። እ፣ እንትኑ almost እኔ story ውን እንትን ያደረኩት እ፣ ባለፈውም screenshot አድርግ ላክ ብለውኝ አ እ፣ ስንጫወት አለቻች እዛው አዎ እዚህ ጋር አሁን አቪያተር ላይ አንተ ያለችው የላክልኝ አይስክሪን አለ አለ አይደለ? አቪያተር አዎ ብለህ የላክልኝ አሉ አይደለ? በአራት መቶ በአራት መቶ በስ- በአራት መቶ እያለ አዎ አዎ የትኛው round እንደሆነ mark ካረክልኝ እሱን check አስደርግልሃለሁ።
ኦኬ እንትን ነው አ- የላኩልሽ የለ መጨረሻ ላይ የሆነ በፎቶ አድርጌ ከዊን አዎ ካረገውና ከእነሱ ውስጥ ያች አ- የትኛው ነው?
ከላይ ያሉት እስቲ እሺ እንትን እንደዚህ ማርክ በቀለ ማርክ ማርክ አድርገ አድር- አድርግበትና ኦኬ ላክልኝና በ- እሱን ራውንድ ቼክ አስደርግልሃለሁ።
እሺ ማ እሺ እሺ እሺ እሺ